flight ማወቅ ፈልጌ ነበረ።
ከየት ወዴት ነበር ማወቅ የፈለጉት?
ሀገር ውስጥ
እሺ፣ ከየት ወዴት?
ከባህር ዳር ወደ አዲስ አበባ።
እሺ፣ አንድ ጊዜ ደብቆ ሌሉት
እሺ።
ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
እ አይ ከባህር ዳር ነው ወደ አዲስ አበባ ዛሬ ጠዋት ላይ የሚገባ ካለ እሱን እንድትነግረኝ ነው።
ለነገ
ለዛሬ ዛሬ እሺ። እሺ ዛሬ ሁለት በር አለ። እ ሁለቱም ከሰዓት በኋላ ነው የሚሆነው።
እ እ ሁለቱም በረራዎች ያሉ ከሰዓት በኋላ ነው። አስር ሰዓት ነው ስምንት ሰዓት?
ከሰዓት በኋላ እንጂ ከ- አሁን ጠዋት አካባቢ ላይ የለም።
አዎ እንትን ነው የፈለጉት አዲስ ነው አዲስ ትኬት ለመምጣት አይ አይደለም እንትን ተቆርጧል ቲኬቱ ከዚህ በፊት ሰውየው መጥቷል እና አዲስ አበባ መግባቱን ለማወቅ ነው ማለት የጠዋት እንትን ላይ ካለ ማለት ነው።
እሺ፣ እንደ እንደዛ ከሆነ እሺ፣ አንድ ጊዜ ጠብቁኝ። እኔ ዋ ዋጋ ማወቅ ፈልገው የትኬት ዋጋ ለዛ ይደውሉ ነው መሰለኝ።
እሺ እሺ፣ ሌሎት አንዴ ጋር እሺ እ አራት ሰዓት ከሀያ አምስት የሚ- የሚነሳ በረራ ነው ያለው ጠዋት ላይ አራት ሰዓት ከሀያ አምስት ተነስቶ አምስት ሰዓት ከሩብ የሚደርስ
አንድ ሰዓት ከሩብ
እ አ- አራት ሰዓት